ሰላም ጤና ይስጥልን። ችብችብ እባክዎ ምን ልርዳዎ?
አሁን ደውዬ ነበረ እሺ ያወራሁሽ ነበር ተቋረጠ። ሽንኩርት፣ ቲማቲም፣ ድንች የሚለው ማለት ነው።
ኦኬ በሀያ ዘጠኝ ኦርደር አዎ ኤልፎ ጣሪያ ግን አለ አምስቱ አዎ ስድስት ነገ ይመጣሉ።
እኮ ነገ ጠዋት አረግኝታል አመርጀንት ይፈለኩት ምን ያህል ሰዓት ይፈላል? ሄሎ ቤት ቢኖር ስላውቅሎ ሄሎ
ዬ